ጤና ይስጥልን ዋሽንግተን ህክምና ዋሳ አሁን ነግሬሽ ነበር ዜሮ ዘጠኝ ሰማንያ ሶስት ብሎ ስንት ነበር?
ሰማንያ ሶስት ሳይሆን ሰማንያ እቤት እ ሰማንያ ሰማንያ ሰማንያ ሰላሳ ሶስት
ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
እኮ ሰማንያ ስምንት ሰላሳ ሶስት እና ሰላሳ ሶስት ሰማንያ ዘጠኝ
አይ የመጀመሪያ ቁጥሩን ነው ሰማንያ ስምንት ሰላሳ ሶስት አይደል?
ዜሮ ዘጠኝ ሰማንያ ስምንት
ሰም- እ ሰላሳ ሶስት
እሺ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ እሺ ድጋሜው
ሰማንያ ስምንት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ እሺ እሺ አመሰግናለሁ